ሄሎ
ጤና ይስጥልኝ።
አብሮ ይስጥልን
ቀይ ስርና ቃሪያ ወቅረን አድርገን ትናንትና ሌሎቹ መጥተውልን ቃሪያና ቀይ ስር አልመጣልንም። እጥረት አለ።
አዎ ይቅርታ፣ ለዛ ነው ነገ እንልክሎታለን። ይቅርታ በጣም አዎ ችግር የለውም። ለማወቅ ፈልገን እንጂ ሌሎቹ ወስደናል።
እሺ። አዎ እጥረት ያጋጠመን ነው።
ነገ ይደርሳል።
አዎ አዎ።
እናመሰግናለን።
እሺ እሺ፣ እናመሰግናለን። መልካም